hello ጤና ይስጥልን Best Bet አብሮ ይስጥልን ደህና አረፈዳችሁ።
እግዚአብሔር ይመስገን።
cashier code ልንገርሽ ውጤት ትነግሪኝ።
እሺ ይቻላል።
አስራ ሶስት ዘጠና አራት አስራ ሶስት ዘጠና አራት
አስራ ስድስት ሰባ ስንት
አስራ ሶስት ዘጠና አራት እህ
ሀምሳ ስድስት ሰባ
እሺ በሶስት ጨዋታ ነው የወጣው ወንድሜ።
ሶስት ጨዋታ ወድቋል።
አዎ ሶስት ጨዋታ። ሌላ አለ ትኬት?
እሺ፣ ሌላ ልንገርሽ እሺ
አስራ ሶስት ሰማንያ አምስት እሺ
ዜሮ ሶስት እህ
አርባ
ይሄም በስድስት ጨዋታ ወድቋል። እሺ
እ እውነት እሺ አንድ አለ አንድ ልንገርሽ እሺ
አስራ ሶስት ዘጠና እሺ
ሀያ አንድ ዘጠና ስምንት
ይሄም በአምስት ጨዋታ ነው የወደቀው። እሺ ወንድም በአምስት አዎ
እሺ እሺ እሺ መልካም ቀን።
እሺ